ቤት ምን ልርዳው?
አዎ ሰላም ነው። ትናንትና ገንዘቡ ያወጣው አልገባም አካውንቱ።
በዚህ ስልክ ቁጥር ነው?
አዎ በዚህ አይ አይደለም፣ ሁለተኛ ሌላ ነው።
እሺ ቤስት ቤት ስልክ ቁጥሩን ንገሩኝ።
ዜሮ ዘጠኝ እሺ አርባ አርባ አርባ አራት እሺ ዜሮ ዘጠኝ እሺ
ሰማንያ ሁለት ስንት ብር ነው?
አንድ ጊዜ አስር ሺህ ነው፣ አንድ ጊዜ አስራ ሶስት ሺህ ነው።
እሺ አንድ መስመር ላይ ጠብቁኝ።
እሺ ደወለ
እሺ ወደ ዜሮ ዘጠኝ አርባ አርባ አራት ዜሮ ዘጠኝ ሰማንያ ሁለት ነው የሚልኩት።
አዎ
ዜሮ ዘጠኝ አርባ አርባ አራት ዜሮ ዘጠኝ ሰማንያ ሁለት አዎ ሙሐመድ መሐመድ ይላል።
እሺ እሺ አሁን ገብቶሎታል። check ያድርጉት።
እሺ መልካም ቀን።
መልካም ቃል እሺ